ሄሎ ጤና ይስጥልኝ። ክፍል ቤት ሰላሳ ዘጠኝ ዜሮ ሁለት ቅዱስ አልደረሰልኝም።
ሰላሳ ዘጠኝ ዜሮ ሁለት
ዜሮ ሁለት
አ
ሰላሳ ዘጠኝ አረ ድምፅ ይቆራረጥ። ሄሎ ሄሎ።
እሺ ፒን ነው አይደል?
አለም አይደለም አልታዘዘም ፒን ነው ወይ?
አልታዘዘም ምንድን ነው? እሺ አልተሰማኝም። እኔ ራሱ አልታዘዘም እሺ አልታዘዘም።
order number ኡ ስንት ነው? ሰላሳ ዘጠኝ ዜሮ ሁለት ሰላሳ ዘጠኝ ዜሮ አዎ ሁለት እንዳልኩሽ እሺ
ሄሎ ሰላሳ አይሰማም?
ዘጠኝ ዜሮ ሁለት ነው ያልከኝ? አዎ?
አዎ አልታዘዘም ሰላሳ ምንድን ነው ማለት ዘጠኝ ዜሮ አልተ- ሁለት አልደረሰም አልታዘዘም።
አልታዘዘም ሳይሆን አልደረሰም አልደረሰም አልታዘዘም። እሺ፣ አልደረሰም። ኧረ አልደረሰም።
ፈጣሪ ቶሎ ስም እንደወጡ እናሳውቅልሃለን።
ጨርሻለሁ። አፍኝ ናት